ማን ልበል
ሰላም ነው።
እግዚአብሔር ይመስገን ማን ልበል ሀና ማን ልበል እባላለሁ።
ከየት ነው?
ሀና ሀና ከየት ነው?
ከጅ- ከጀሞ
ሀና ከጀሞ ደህና ነሽ?
ደህና
ስልክ ቁጥርሽ 0924517200 ነው።
አ እ፣ class መውሰድ ፈልጌ ነበር እና ስለ ክፍያው ስላለው ነገር ለመጠየቅ ነበር።
በደንብ ይቻላል። ምንድን ነው ማወቅ የፈለግሽው?
ስለ ዩቲዩብ class ህጻናት አሏቸው አላለ አዎ ኮርስ ላይ ለመሳተፍ በአካል ነበር ነው ኦንላይን ነው አንቺ መማር የፈለግሽው?
በአካል
በጣም አሪፍ። እ፣ በአካል class ኡ የሚጀምረው ሰኞ ነው የፊታችን እሺ፣ ምን ያህል ጊዜ ነው ክፍያው?
class ኡ አጠቃላይ ከነ መመረቂያው ሶስት ወር ነው የሚፈጀው።
እሺ፣ ሀያ credit hour ነው ክ- ትምህርቱ ማለትም ሀያ class እሸቱ ያስተምራል እኔ ያስተምራለሁ ማለት ነው እና አንድ credit hour ሰባት መቶ ሀምሳ ብር ነው።
አንዱ ከአምስት አንድ ሀምሳ ሀያ credit hour ሲሆን አስራ አምስት ሺህ ብር ነው የሚሆነው።
አስራ አምስት ሺ አ ነገር ግን አሁን እስከ የካቲት ሀያ አምስት እስከ ሰኞ ድረስ እ፣ የሆነ ልዩ ቅናሽ አለ እና ሰላሳ አራት percent discount አለው።
ሰላሳ አራት percent discount ሲል ስንት ነው የሚሆነው ማለት ነው?
almost ሰባት መቶ ሀምሳ ብር የነበረው ወደ አምስት መቶ ብር ይወርዳል። አስራ አምስት ሺህ ብር የነበረው ወደ አስር ሺህ ብር ይወርዳል ማለት ነው።
እሺ፣ ከየካቲት 25 በኋላ ግን መልሶ ዋጋው እ፣ ቅድም የነገርኩሽ ነው የሚሆነው።
እሺ፣ እ፣ so በአካል በሳምንት ሶስት ቀን ሰኞ፣ ሮብ፣ ዓርብ ወይም ማክሰኞ፣ ሐሙስ፣ ቅዳሜ ነው እሺ።
እየመጣችሁ የምትማሩት ማለት ነው።
ሰዓት ሰዓቱ ከ11 ሰዓት ተኩል እስከ ምሽቱ አንድ ሰዓት ተኩል ቦታስ?
ሀያት ከሀያት አደባባይ ወደ ተስፉ ሲኒማ በሚወስደው መንገድ።
እሺ፣ እደውላለሁ። እሺ፣
እ፣ ማስታወቂያውን በምን እንደሰማሽው ማወቅ እችላለሁ?
ቲክቶክ ላይ አይቼ ነው።
የማን ቲክቶክ?
እ፣ እኔ እንጃ እ፣ የሆነ ቲክቶክ ላይ ሳ ፎቶ page ላይ በድለኛ አይቼ ነው።
አመሰግናለሁ። እሺ፣ ሰላም ሁኚ።
እሺ፣ ቻው